ስለሌላቸው ነው።
ጤናስጥልን ማን ይባላል?
hello hello ጤናስጥልን አብሮ ይስጥልን።
ምን ነበር አወጣጣን?
የመኪና ሀምሳ percent ብላችሁ ነበር እና ልንመጣ ነበር ነው አልሻችሁ እሺ ምን መኪና ፈለግ?
እ?
ምን መኪና ነው የፈለጉት አባት?
መኪና የእግር መኪና ጄቱር
ምናምን
የእግር የጄቱር
ጄቱን የለጠፈውን ነው ያልለጠፈውን?
የባንክ በለጥፈም ለጥፈም ካለ በባንክ ነበር የፈለግነው። ሄሎ እሺ ጄቱን እኮ ያልለጠፈው ሀያ ሀያ ሶስት አለን አምስት ነጥብ ሶስት ነው አ- አምስት ሚሊዮን ሶስት መቶ ሺህ ወር
እሺ ይሄ ዜሮ ዜሮ ነው አዎ አንድ ነጥብ አምስት ነው የምናመቻቸው
አንድ ነጥብ አምስት ያለጠፈውንስ የ- የለጠፈውንስ
የለጠፈ ነው የሚፈልጉት የለጠፈም ካለ አዎ ይለጠፋላችሁ hello
አርባ ስድስት ድረስ ያገኛሉ አባት እኮ እናንተ ጋር አለ አድራሻውን ንገረኝ ልምጣ
እሺ የለጠፈም አለን ሲመጡ ይደውሉልን በቃ አድራሻችሁ ይሄን ነው አድራሻችሁ ስልካችሁ እኮ እኛ ምሰሰ ፓስተር ፓስተር እና ፓስተር መስቀል flower ነን ፓስተር አዎ ፓስተር እና መስቀል flower ሁለት branch አለን
እሺ ፓስተርና ፓስተር።
ምስተር ፍላይ አዎ ፓስተር branch ኣችን ላይ ይምጡ ቁጥር ልስጡት
እሺ ቁጥር ስጪኝ ዜሮ ዘጠኝ ስልሳ ሰባት
ዜሮ ዘጠኝ ስልሳ ሰባት አርባ አራት ሰባ ሰባ
አርባ አራት ሰባ ሰባት ሰባ ሰባ
ሰባ ሰባ አስራ አንድ ላይ ነው አይደለም ዜሮ ዘጠኝ ስልሳ ሰባት አርባ አራት ሰባ ሰባ
እሺ በቃ thank you እሺ እዛ እንመጣለን እሺ ዛሬ ግ- ይገኛሉ እንሂድ እዛ
እ ዛሬ ይገኛሉ እንሂድ ከሰዓት
ደውለህላት ሂድ
እሺ thank you እሺ እሺ አመሰግናለሁ እሺ እሺ thank you፣ እሺ